Hello
Hello. Ano? ማውራት ነው።
ትናንትና ደውለህልን ነበረ እና ለማንሳት ሳውዲ አምራች ማኒፋክቸሪ ነበር የምደውልልህ ከፊት
ምን ምን?
የኢትዮጵያ ባይክ ማኒፋክቸሪ ወይም ሳፊ ይባላል። ባይስኮ ኦር መኪና ወይም ባጃጅ ፈልገህ አይ፣ ኦኬ ኦኬ። አዎ፣ የ- የታ- ቆይ፣ እሺ፣ መቼ ልደውልልሽ? አንድ ከሰላሳ ደቂቃ በኋላ
እሺ እሺ